hello
አቤት አቤት፣ ሰላም ነው?
እግዚአብሔር ይመስገን። ሰላም፣ እንዴት ዋሉ?
ፊሊንግስቶ ነው አይደል?
አዎ ፊንክስቶ ነው። ምን ልርዳው?
እንዴት አላችሁ? ሰላም ነው?
አለን፣ እግዚአብሔር ይመስገን።
እ፣ አንድ የመገናኛ የ- ያለው site እሺ፣ ካርታ መታችሁ ውሰዱ ተብሎ ነበር እና okay፣ የእህቴን ካርታ ለመውሰድ ሙሉ ለሙሉ ከፍላለች already እና እ፣ የት ነው የምመጣው?
ገርጂ ኮሪያ ሆስፒታል ጋር።
ኮሪያ ሆስፒታል ጎን አዎ ኮሪያ ሆስፒታል ጋር ወደ ቦሌ ሆምስ የምታስወጣ አስፋልት አለች አይደለ?
አ እሱ ጋር አለን። ወደ እሺ፣ ቦሌ ሆምስ የምታስወጣ አስፋልት አለ።
okay፣ እሺ። ስለዚህ እዛም ስደርስ መደወል እችላለሁ።
ይቻላል ወይ ደግሞ ተጠፋብኝ የ office ስልክ ልንገሮት። ይሄ ሌላ department ላይ ስለሆነ ምናልባት ላይ እናሳለሁ ይችላል።
እሺ፣ እሺ።
ዜሮ አንድ አንድ አራት ዜሮ አንድ አንድ አራት ስልሳ ስድስት ስልሳ ስድስት ዘጠና ስድስት ዘጠና ስድስት ሰማንያ አንድ ሰማንያ አንድ ምናልባት ሌ ከእንትን ካልሽኝ ም- ይዤ የመጣው ነገር አለ ከውክልና ውጭ ሌላ ወይ እስኪ እሷን ጠይቃት። እኔ እዛ ጋር ልደውል።
information የለማ ለዛ ሲል ያብሉላት።
እሺ፣ thank you።
እሺ